ጤና ይስጥልኝ የጤፍ ጥሪ ማዕከል ባክዎን ልርዳዎት?
ሰላም ነው?
ሰላም ነው ይመስገን።
flight ፈልጌ ነበር ከአዲስ ወደ ሽሬ ለመቼ?
እም፣ ለማክሰኞ
ማክሰኞ ከአዲስ ወደ ሽሬ ሙሉ ነው።
ሙሉ ነው።
አዎ
okay፣ እሺ ለሮብ ታይልኛለህ?
ሮብ አለ።
okay፣ ስንት ሰዓት ስንት ሰዓት ላይ ነው?
እሺ፣ መሄጃ ብቻ ነው?
አዎ አዎ።
እሺ፣ ሮብ አንድ ተኩል፣ አራት ተኩል እና ስምንት ተኩል።
አራት ስንት ስንት ሰዓት አልከኝ?
አንድ ተኩል፣ አራት ተኩል እና ስምንት ተኩል።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም እሺ።
እሺ፣ እንዴ ይቅርታ፣ ስንት ነው ግድሜ?
ዋጋው
አዎ አዎ።
አምስት ሺህ አንድ መቶ አስራ ሁለት ብር።
አምስት ሺህ አንድ መቶ አስራ ሁለት ብር።
አዎ እሺ፣ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን።
እሺ